ጤና ይስጠልኝ። ሁሉ ስፖርት ነው ባኮ የምልወደው።
አይ አሁን ልኬዋለሁማ።
እሺ ማን ልበል ስሞትን? ታዬ ሽፈራው ወይስ ታዬ መኩሪያ?
አ በቴሌግራም በተላከው ነው የምነግርሽ።
አዎ ታዬ መኩ- መ- መኩሪያ የሚለው ይሄ ነው።
አያሌው በየነ
በስልክ ይንገ- በስልክ ይንገሩኝ ደንበኛችሁ የላኩበትን።
ስልክ ቁጥሬን እሺ፣ ዜሮ ዘጠኝ እሺ ሰማንያ ሶስት ሰማንያ ሶስት በዚህ ነው የላኩት ቴሌግራም።
ቴሌግራም በዚህ አይደለም የከፈኩት።
እሺ ይንገሩኝ የቴሌግራም ቁጥሮትን።
ይሄኛውን የራሴን ያያሌው ነው ዜሮ ዘጠኝ ሰማንያ ሶስት እሺ አይደለም ዜሮ ዘጠኝ ሀያ አራት እሺ
ሀያ አራት ስልሳ አንድ
ስልሳ አንድ
እ፣ ቆይ አንዴ ተመልሼ ልደውል
እሺ
እሺ